hello hello፣ ጤና ይስጥልኝ።
hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልሎት።
ቺፕ ከቺፕቺፕ ነበር የምንደውለው።
ቺፕ ቺፕ አዎ
ምንድን ነው ቺፕ ቺፕ?
እ፣ እኛ ላይ online apply አድርገው ነበረ። ኢብራሂም ኖት አይደለ? አቶ ኢብራሂም
አዎ አዎ። እና እኛ ጋር apply አድርገው ነበር። ከእናንተ ጋር መስራት እፈልጋለሁ እ፣ product ኦች አሉኝ ብለውን ነበረ
እሺ
እና እሱን በማስመልከት ያው አንዳንድ ጥያቄዎችን ልንጠይቆት ነበረ። አውቀውታል አይደለ?
እኔ ቆይተዋል አልመጣልኝም።
አዎ ማለት እኛ የምንሰጠው አገልግሎት የ delivery አገልግሎት ነው። ከአምራቾች እ፣ product ኦችን እየተ- እየተቀበልን እንደ vegetable፣ fruit፣ ሌሎች እቃዎችን ተቀብለን እ፣ ያው እኛ deliver እናደርጋለን እና እዛ ላይ እርስዎ እ፣ ከ product አለኝ ከእናንተ ጋር መስራት እፈልጋለሁ ብለውን ነበረ።
እኔ እንጃ።
እሺ እሺ፣ ይቅርታሽ፣ እናመሰግናለን። መልካም ቀን።
እኔ-